ሰላም ነውማ። ባሬም ሰልፊት ይኖራችኋል እንዴ ፓውደር?
ቼክ ላድርግልህ።
እሺ ቼክ አድርግልኝ። መስመር ልጠብቅ።
ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ ሄሎ hello hello
ወይ ወይማ
የለም አባ
ባሬም ሰልፊት ነው እንዴ?
አዎ እሺ ማወቅ ፈልጌ ነው።
እ
እሺ thank you እሺ